ወይም ዝም ብሎ ራሱ ውሃው መስመር ይስራለት ጊዜ ይሻረው።
hello ጤና ይስጥልን በሽት ቤት
እንትን ነበረ አንዱ አለም እባላለሁ ከአዘዞ ምደውለው እሺ
limit ጠይቄ ነበር እንዲነሳና እሺ የ virtual የቤትማን
የቤት ማን እና አ መነሳቱን check አድርግልኝ።
limit መነሳቱን ነው አ ማለት እንትን ነው እ፣ ከመቶ ሺህ ምናምን አልፎ ነው አይደለም 19 ሺህ ብር ላይ ይዘጋልና okay
ማለት 15 ሺህ ብር ላይ ይዘጋልና የት ነው አዘዞ አዘዞ ለማን ማን ነበር ያናገርከው
ትናንት ደውዬ ነበር። ማን ነው ማን ነው?
ቤቲቲውን ማንኑን አውርቻት ነበረ።
okay እሺ GR ነው አደለ ጌሙ ጃር አይደለም ቤትማን ካይሮ ነው ካይሮን
እሺ አንዴ እሺ አዘዞ ማን ነው ያልከኝ አንዱ አለም አዘዞ እሺ
limit ኡን ከፍ አድርጊልኝ በላት። ማለት ከፍ ጥያቄውን አቅርብ ያለው ያርጉት አያርጉት እርግጠኛ አንዱ አለም ነኝ። አቤት እንትን ቴሌግራማችን ላይ shop name ኡን ጻፍልንና አብረን እናደርገዋለን እሺ
ትመላለኛለህ